ሄሎ
ልምድ
አሁን ደውዬ ነበር።
ምን ነበር?
ሄሎ እሺ ይሰማል።
ትኬት ተሳስቶብኝ ነበርና ህጋችሁ rule ኣችሁን የት ነው የማገኘው? ህግና ደንቡን ማግኘት አልቻለሁ።
OK እሺ። ወይ እ፣ ቴሌግራም ምናምን ትጠቀማለህ እንዴ?
አ አጠቀማለሁ።
በቃ እሺ፣ ወይ እዛ ላይ ጻፍልንና አ እንትኑን እንልክልሃለን። እሺ ቴሌግራም ላይ እሺ